ይሁን ካልሽ በይሁን እንዳልሽ አልጠላም ቢደላሽ ይሁን ካልሽ በይሁን እንዳልሽ አልጠላም ቢደላሽ ታምኖ እንኳንም የልቤ ፍቅርሽን አፈራ ሳጣሽ መችስ ማና ነበር በትዝታ አሻራ ከልብ ያመልኩት ቃልሽ ሲናድ ውስጤን ቢያመኝ